ጤና ይስጥልኝ ጉዳዩን የደወሉት እባክዎ ምን ልርዳው?
ምን ልርዳው አለችሽ እኮ ምን ልርዳው አለችሽ። ምንድን ነው የፈለግሽው?
ጤና ይስጥልኝ ጉዳዩን የደወሉት እባክዎ ምን ልርዳው?
እዚህ ጋር ደውዪ ዝም ብዬ
ጤና ይስጥልኝ
ምን- ምን- ምን? ኧረ ሰማሽኝ በደንብ ንገሪኝ።
ጆሲ ደውሉ፣ ጆሲ ደውሉ፣ ጆሲ ጋር ደውሉ፣ ጆሲ ጋር ደውሉ።